ሄሎ
ሄሎ ጤና ይስጥልኝ።
አብረስልኝ ምን ልታዘዝ?
ስለ ቴሌ መረጃ ፈልጌ ነው እና እሺ እሺ። ቴዊ ጌም ነው።
ኦኬ
አዎ ጌም ነው። ጥያቄና መልስና ድሉን ይሞክሩ የሚል ይመጣል።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል።
በላይ ማግኘት እችላለሁ።
ኮከብ ዘጠኝ ሰማንያ አምስት
okay ስለዚህ game ነው ማለት ነው።
አዎ game ነው።
okay፣ እሺ፣ አመሰግናለሁ።
እሺ መልካም ጊዜ